ሄሎ ጤና ይስጥልን ቤት ቤት ዮናስ ነው የምልርዳው።
ይሰማሉ?
ሄሎ ሄሎ አይሰማም?
ይሰማል። ጤና ይስጥልን የምንርዳው ሪንኮ የውድድሩን ጀምራችኋል? ክፍያ
ምን አሉኝ ደንበኛችን?
ክፍያ የውድድሩን ጀምራችኋል? ሊንኮ
የቢንጎ ሊንኮ ሊንኮ ብሊንኮ እሺ፣ ጠብቅ።
ውድድሩ
ሄሎ ሄሎ አይሰማም?
ሰላም ነው አባ፣ እንዴት ነህ?
ሰላም ነው?
አለን እ፣ የፕሊንኮ ነው አይደለ?
አ- tournament ኡ tournament ኡ ይሄ አሁን የፈረንጆች አመት አይደለ? ዛሬ አ- አ፣ እነሱ ስለሆነ world class ስለሆነ አጠቃላይ አ- ሲልኩልን ያንን tournament እነሱ ልክ ሲልኩልን ነው inform የምናደርገው እሺ አጠቃላይ የዓለም አቀፍ ውድድር ስለሆነ። እሺ እሺ እሺ እሺ፣ መልካም ቀን። እሺ